እዛ ናስቴር
ሄሎ
ጤና ይስጥልኝ።
ቤቲንግ እንትን አደለ ጌም
አሪፎች ነን እንደምናኛቸው
ጌም ብር ወደ እንትኑ ከቼ ጌም ተጫዎች ወደ መቶ ሀምሳ ብር ወደ ቴዲ ብር ሰው አንደኛው ገቡ አንደኛው ገባ አለ።
ዊዝድሮ ነው ማድረግ የፈለጉት
መቶ ሀምሳ ብሩ ወደ ቴሌ ብር አልገባ እኛው ገብቷል።
እሺ ከየትኛው betting ጋር ነው የተጫወቱት?
ቤቲ betting የሚለው አዲሱ
ቤቲ betting። እሺ ስሞትን ገ
አብዮት አበበ የቴሌ ብሩን ነው ቴሌ ብሩ ቤት እሺ አብዮት አብዮት
እሺ በዚህ ቁጥር ነው የሚጠቀሙት። እሺ ደንበኛችን መረጃ መዝግብ ቤት አለው። አሁን በምነግሮት ቁጥር ወደ ቴሌግራም account ኣችን ወደ ቴሌግራም account ኣችን ቤት betting transaction transfer ይልኩልናል። ቁጥር ላስይዞት ጥሩነ
ቁጥር ላስይዞት እሺ እሺ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት አንድ ሀምሳ አምስት አንድ ሀምሳ ሶስት ሄሎ ሄሎ ሄሎ ሀምሳ ሶስት ነው